በጣም እየደጉ በየ ስለዚህ እኔም እናንተ ጋር ይኸውልህ አሁን አየሁት ስልክ ተደውሏል ተነስቷል፣ ግን እንደዚህ ነው የሚለው ሁሉም እንደዚህ ነው የሚለው ስልክ ተደውሎ ሲነሳ ማለት ነው። አዎ እና ዛሬ በተሻለ መንገድ ሁሉንም በቃ እናድርጉልን። እሺ ሌላ ይሄ እንትኑ ተስተካክሏል። ለምሳሌ ነገር እሺ እሺ ቴንኪው እዝራ፣ ቴንኪው። እሺ፣ አመሰግናለሁ።